ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ።
ለነዚህ
አብሮ ይስጥልን። ወይዘሮ ሶፊ አይደለ?
አዎ እሺ፣ ቅድም አልተመቹትም መስጊድ ነበሩ። ፍልስፍና መስክ ነበር ደውለውት
እሺ
እሺዎች አሁን ብቅ ይበሉ። የሚመቹት ከሆነ ልልክሎት ነበር። እሺ፣ ያጭ ባለሙያ የሺ ያጭ ባለሙያ ልክሎት። ቅድም መስጊድ ስለነበሩ አልተመቾትም መሰለኝ። ለዛ ነው።
አዎ የት ነው እኔ የምሄድላቸው አባ ችግር የለም። እርሶ ያሉበት አካባቢ ነው ብቅ የምንለው። እ፣ የት አካባቢ ይመቾታል? እርሶ የት ነዎት?
እኔ መስቀል ፍላወር አደባባይ ጋር ነኝ መስቀል መስቀል ፍላወር ፍላወር ከሁሉ ፊት ለፊት መስቀል ፍላወር አወቅኩት። አይሻ መስጊዱ ጋር ኖት እርሶ?
አይ ሆቴሉ ጋር okay ሆቴሉ ጋር መልካም። እሺ በቃ እንልክላችኋለን፣ እንደውላለን ስንደርስ።
እሺ።
እሺ እሺ፣ ወይዘሮ ሶፊ